hello ጤና ይስጥልን።
አብሮ ይስጥልን።
ሙክታር ቬሎ ክራይ ኖት።
አዎ ነኝ።
እኔ የምደውልሽ ዊፕላስ solution ከሚባል company ነው እና እም፣ company ያችን አሁን ላይ አንድ app develop አድርጓል። app ውስጥ ከሀምሳ በላይ service ኦች አሉት።
እሺ፣ ከነዛ service ኦች አንዱ የቬሎ ክራይ ሲሆን እም፣ አሁን ላይ እኛ company ያችን አላማ እ፣ service ሰጪዎችን እና ተጠቃሚዎችን ማገናኘት ነው። በቀላሉ እኛ app ላይ ተመዝግበው የት እንደሚገኙ፣ ምን አይነት አገልግሎት እንደሚሰጡ፣ ምን ምን አይነት እቃ እንዳላችሁ ስልክ ቁጥሩ በቀላሉ ደንበኞች እንዲያገኟችሁ ነው የሚያደርገው። አሁን ለጊዜው ከሰላሳ ሺህ በላይ ተጠቃሚዎች አሉ እና በተጨማሪም ደግሞ ከእኛ ጋር ተመዝግበው አብረው ሲሆኑ በራሳችን ሙሉ ወጪ advertising ሰራተኞች በራሳችን ካሜራማን በራሳችን ሆኖ የእናንተን store በምትፈልጉበት መንገድ ለ social media እና ለቲክቶክ የሚሆኑ አጫጭር ቪዲዮዎችንም እንሰራለን እና ፈቃደኛ ከሆንሽ link ኡን ልኬልሽ ብትመዘገብ ብዬ ነው።
እኮ ማለት ያው ላስብበት፣ ያው አሁን በአሁን እንትን አይ-
እሺ link ኡን ልላክልሽ ወይስ
ወይንም እኔ ላስብበት እና በዚህ ስልክ ካገኘሻለሁ ደውልልሽ።
እሺ